ይስጥልኝ ጉዳይ ሀና ብለው
እንትን ጉዳይ ጋር ከፍዬ ነበር purchase ምናምን ብሎኝ ድጋሚ ደግሞ purchase እያለ እሱም እንዴ
okay ቢሯችን መጥተው ነበረ መጥተው ያውቃሉ
አይቼ አላውቅም እዚሁ app ላይ ነው
okay already ከፍለዋል እዚህ ጋር እንደ አልከፈሉም የአገልግሎት ክፍያ ከመጀመሪያውም ጀምሮ
ኧረ ከፍያ አሁን ከፍያለሁ ግን un- unlock አላለኝም በቴሌ ብር አንድ ሺህ አምስት መቶ ሃምሳ ሁለት
በቴሌ ብር ነው የከፈሉት አዎ
እሺ screenshot አድርገው ይልኩልናል የከፈሉበትን
message ኡን ነው ወይ እንትኑ ነው እሺ እሺ ልላ
ከፈሉበትን ሀይል ነው የሚጠቀሙት በቴሌግራም Viber በዚህ ቁጥር ነው የሚጠቀሙት አዎ በዚህ ቁጥር ነው የሚጠቀሙት Hello አቤት ይሄን ቁጥር ነው የምጠቀመው።
እዛ ላይ ላክልኝ
እንትን ቴሌግራም ላይ።
እሺ። አዎ